ይላው አቤት ጤና ይስጥልን ሶስና አቤት፣ ሰላም ነው?
እሺ፣ ከቤስት ቤት ነው። አሁን ደውለሽ ነበር?
እ?
ደውለሽ ነበር? አሁን ከነገ አልደወልኩም።
አይ አሰበ ተፈሪ ጋራጅ አንቺ አንቺ ነሽ እዛ ያለሽው?
ጋራጅ ቢፍቱ ቢፍቱ ምን አለች?
እንትና ችግር አለ?
የመቅደስ እ፣ ተዘግቷል ብላኝ ነበር ነው ከፍቼ እላታለሁ እ፣ ለማሳወቅ ነበረ። የወይሳ ስልክ ይኖርሻል?
የቢፍቱ እህ፣ እሺ፣ ደውላ- ልደውልላት። ምን አድርገው ነው የዘጉት? ፓስወርድ ደጋግመው የሞከሩ ነው። አስጠንቅቃቸው፣ ወይ ስልኳ ልላክልግና አስጠንቅቃቸው።
በቃ እዚህ ኦኬ። ቴሌግራሞች ስልሳ ሰባት አዎ፣ ሚሊዮን ሲለን አይደል?
ሲለን ቢፈን ሀሰን የሚል ቴሌግራም ስሟ አዎ እኮ ዜሮ ዘጠኝ ስልሳ ሰባት ዘጠና ስምንት ምናምን የሚለው ነው
አስር ቤት መጨረሻው ሰባ ስድስት መጨረሻው የት?
ሰባ ስድስት አስር ቤት አዎ፣ ስልኳ እሺ ወይ ንገሪኝ ስልኳን እስኪ ዜሮ ዘጠኝ የቢፍቱን ስልክ አለሽ ንገሪኝ። የቢፍቱን ስልክ ቶሎ በይ፣ ቶሎ በይ። የለም እሺ፣ ዜሮ ዘጠኝ እሺ ዜሮ ዘጠኝ አስር እሺ ዜሮ ሰባት ሰባ ዘጠኝ ሰባ ስድስት
እሺ በቃ አመሰግናለሁ።
ችግር የለውም እሺ